హలో పొద్దుట
హలో ትንሽ ቆርጥ እንትን መቁረጥ እምቢ አለ። ምንድን ነው ዛሬ ምን
ትንሽ ቆርጥ ተመጫወት ምንድን ነው ፈልጌ- የሚሉት?
እም?
ዲፖዚት ለማድረግ ምንድን ነው?
ፈልገው ነው?
መቁረጥ ፈልጌ ከዛ የቴሌ ብሩ ከቴሌ ብር ብር ብርን ለማስተላለፍ እምቢ አለኝ።
እሺ ስልኮቴ ነው።
አዎ እሺ እንደውልሎታለን። technical ችግር አጋጥሞን ነው ይስተካከላል። እንደውልሎታለን።
እሺ